ይስጥልኝ።
አብሮ ይስጥልኝ።
Donkey Tube ነው።
አዎ የድሬዳዋውን እንትኑን ለመግባት ነበረ stand-up comedy
እሺ ስሞትን ማን ልበል።
የአብ ስራ
እሺ የአብ ስራ ማን ፍሬው
እሺ ስልክ ቁጥር ይንገሩ። ዜሮ ዘጠኝ ሀያ ሀምሳ አምስት ሀያ ሃምሳ አምስት ሀያ ስድስት ዜሮ ዘጠኝ
እሺ መደበኛ ነው VIP ነው የሚታደሙት?
መደበኛ
እሺ ለስንት ሰው ነው ቦታ ማስያዙት? ለስ- ለእርስዎ ነው ለ- ወይስ ሌላ ለ- ሰው?
አዎ፣ ለራሴ ብቻ ነው አንድ ሰው እሺ ትኬቱን ከጠዋት ጀምሮ እዛው በቦታው ያገኛሉ።
okay ተይዟል ቦታ
እ፣ ቦታ ይዘዋል ተመዝግቤ ያለው ብለው ትኬቱን እዛው ክፍያ ከፍለው መቁረጥ ይችላሉ ማለት ነው።
እሺ እሺ እሺ።
እሺ አመሰግናለሁ። መልካም ምሽት።
አሜን እሺ መልካም እሺ